ሄሎ
ሄሎ
ሄሎ፣ ሰላም ነው ሰላም ነው እንዴት ነህ?
አለሁ። live chat ላይ እያወራን ነበር። ምን ነበር ጥያቄ?
እ ወይም ያልኩት ያልገባ ነገር አለ።
እሺ account history ውስጥ ገብተህ round ኡን ላክልኝ። አሁን እየላክልኝ ያለው screenshot እ በሱ check ማድረግ ስለማይቻል እሺ፣ account history ላይ ትገባና round ኦቹን ያስቀምጥልሃል። round ኦቹን የ- የትኛውን የትኛው እንዳልገባልህ mark እያደረግክ ላክልን። እሺ
እስኪ እስኪ screenshot አድርጌ
screenshot አድርገህ mark አድርግበት የትኛው እንደሆነ።
ይታወቃል እኮ እ፣ በቃ እ፣ አንድ ሰው አራት ፊደል ይበልጣል እንትን ያልገባልኝ እኮ እሱ- እነሱን mark mark አድርገህ ላክልን።
የላኩልሽ እኮ ሁሉም ያልገባልኝ እኮ ነው።
የላክልኝ እስ- እሱኛው በእሱኛው check ማድረግ አንችልም። account history ላይ ትገባና round ኡን ያሳይሃል። ከእነሱ ውስጥ ትመርጥና የትኛውን እንዳልገባልህ አንተ ታውቀዋለህ፣ የትኛው ጋር እንዳልገባልህ። ከዛ እሱኛውን ላክልን።
እሺ እሺ